ሄሎ ወይ
ሰላም ነው?
እንዴት ነሽ ሜሉ?
እግዚአብሔር ይመስገን ደህና ነህ?
አለሁ እግዚአብሔር ይመስገን፣ ሁሉ ሰላም።
አለን። የትላንትናውን እኮ ነገርኳት እሺ እና በዛ አለችኝ።
ይበዛል አለች። አዎ እሱም ተከራየ እኮ በእናትሽ። ባለ አንድ ነው የፈለገችው፣
እም?
ባለ አንድ ነው የፈለገችው።
አ አ ሄሎ
ሄሎ አዎ፣ ያኛውማ ተከራየ። ትናንት የነገርኩሽ ዛሬ ተከራየው።
እም?
ትናንትና የነገርኩሽ እም።
አይሰማም።
ይሰማል ይሰማል። አዎ
ዛሬ ተከራየ እሱ። ትናንት የነገርኩሽ ማለት ነው።
Okay እሺ። ሌላ በቃ ፈልጋ ታዲያ
ሌላ ባለ አንድ
አዎ
እሺ፣ የት አካባቢ ቦታ ንገሪኝና እሺ።
ያው ሳር ቤት ውስጥ ገብርኤል ወደ እንትን ወደ እንትን አራዳ ክፍለ ከተማ ወደ ዊንጌት አራዳ ፋብሪካ እሺ፣
መድኃኒዓለም አካባቢ እንደዛ አካባቢ እሺ።
እ፣ እሺ ባለ አንድ አቅም እስከ ስንት ነው ያልሽ?
ከሀምሳ
እሺ ጥሩ። እሺ እደውልልሻለሁ። እሺ ቻው።
እሺ።